hello hello፣ ሰላም
አቤት አቤት ሰላም ነው እንዴት ነህ? ሰላም ነው እንዴት ነህ?
አለሁልሽ ደህና ነሽ አለን እግዚአብሔር ይመስገን። እ፣ ከቤት ቤት ነበር ደውልለው ካለው አውቃለሁ አዎ ችግር የለም እንትን ነው ይኸውልህ፣ አሁን ይሄ አዲሱን crash game ለመጀመር shop መቀየር አይጠበቅብህም እዛው ላይ እንትን ማለት ትችላለህ። እና game ኡን ግን ለመጀመር የት አንዱን shop ለምሳሌ ካለህ የጂአር shop ውስጥ አንዱን ምረጥና እዚኛው እዚኛው ሱቅ ላይ ሞክሩልኝ ካልከን እኛ እዛ ላይ add ማድረግ እንችላለን። ለዛ ነው እሺ shop ን የጠየቅኩ
ራሱ ላይ ነው እንትንም እንትን ብቻ ብቻ ነው okay ኖት spin ምናምን የምታጫወበት shop ላይ ልክ እንደ እንደ ማንኛውም game add ይደረጋል። ከዛ ማጫወት ብቻ ነው። ለዛ ነው
ምኑ ነው add የሚደረገው ሁለት game ኡ።
ኮምፒውተሩ ለምሳሌ የትኛውን ነው አንተ የፈለከው? የክራሹንም የፔናልቲውም ነው የፈለከው?
አዎ ሁለቱ ተፈልገው በቃ ሁለቱም ከሆነ እዛ ላይ ይጫንና አጫዋቱ እንዴት መሰለ ልክ cashier ዋ ለምሳሌ ኬኖ ከሆነ customer ሲመጣ ቁጥር ይሄን ይሄን ሲላት ትመርጥና ትኬት ትሰጠዋለች አይደለ? ይሄኛው ደግሞ እንዴት ነው አዎ።
የሚሆነው? ስማርትፎን ይዘው ይመጣሉ፣ ስልክ ያላቸው ማለት ነው። ከዛ እሺ እሷ የምትሰጣቸው ብር ነው የምትሰጣቸው የምትቆርጥላቸው ማለት ነው። በሀያ ብር ከሆነ እሺ።
ለምሳሌ ሀያ ብር ብላ select ስታደርገው እንደ voucher code አይነት ነገር ይሰጣታል
አዎ QR code ማለት ነው። ከዛ ያንን ኮድ አዎ ስልካቸው scan ሲያደርጉት ልክ login ያደርግላቸዋል ወደዛ ወደ መጫወቻው account ማለት ነው በሀያ ብር። ከዛ ይመርጣሉ እነሱ ለምሳሌ እዚህ ላይ ትፈነዳለች ወር ደግሞ ምናምን ብለው penalty ም ከሆነ እዚህ ጋር እዚህ ጋር ብለው ይም- ይ- እንትን ይሉና select ያደርጉና ከዛ ልክ event ኡ ሲያልቅ event ኡ TV ላይ ነው የሚታየው ማለት ነው። በስልካቸው ይመድቡና ቲቪ ላይ event ኡ ነው ያሉት አዎ ማለት ነው። እንደዛ ነው የሚሆነው።
በቃ Android ስልክ የሌለው ሰው መጫወት አይችልም አዎ ማለት አይ ነው አይሆንም። አዎ Android ወይ እሱ ይደብራላ
እ፣ አዎ በብዛት እኮ እኛ ጋር game ኡ ላይ የሚጫወቱት Android ስልክ የሌላቸው ናቸው አይደለ እሱ ይደብራል አዎ ኦኬ በቃ ሁለቱም ግን እንደዚህ አይነት ስም መጫወት የሚቻለው አዎ በዛም በዛ- በዛ ሜትር ናቸው።
በቃ እሺ
እሺ እም?
ቼክ እሺ።
አድርግና ጻፍልኝ።
ያኛውን ፍሪኩዌንሲ ላክልኝ የየትኛውን የስድስቱ ሻና ነው ስፒን ምናምን ያለበት ከዛሬም የለም አንድ ላይ ትጠቀምበት ትጠቀምበት ነው አዎ እየተጠቀምኩበት ያለሁትን እሱን እሱን ፍሪኩዌንሲ ፈልጌ ነው ነው እንዴ? እሺ አዎ፣ በሌላ እሺ፣ እሺ እሺ።